ሄሎ
ሄሎ ሄሎ
አድጋም ሰላም ነው።
እግዚአብሔር ይመስገን። እንዴት ነህ?
እንትን ኮምፒውተሩና printer ኡ connect አላደርግም።
ምን አልከኝ ጌቴ?
ኮ- ኮምፒውተሩና printer ኡ connect አላደርግ ብሎ
okay እሺ፣ የ IT ባለሙያውን ስልክ ልስጥህ። ገዛኸኝ ይባላል። እሱን አውራው። እሺ
እም፣ እሺ።
አ- ግን አንተም አልበል
ማን ያክል ነኝ? ማን ያክል ማን ያክል ማን ያክል የት ነበርክ?
ከዳማሎ ነው ከዳማሎ ከዳራማሉ። እሺ አዎ።
ዜሮ ዘጠኝ አርባ ስድስት እ
ዜሮ ዘጠኝ አርባ ስድስት
የዘጠኝ አርባ ስድስት አ
ስልሳ ስድስት ስልሳ ስድስት
ዜሮ አምስት ሀምሳ ሶስት
ዜሮ አምስት አምሳ ሶስት
አዎ ገዛኸኝ ይባላል። የእኛ የ IT ባለሙያ ነው። እሱን አናግረው። እሺ ከፕሪንተር ጋር ምናምን ከኬብል ጋር ምናምን anything ጥያቄ ሲኖር ለወደፊቱ እሱን ነው የምትጠይቀው።
እሺ ውዴ፣ በጣም አባቴ
እሺ ውዴ።
እሺ